የጤና
የለም ጤና ይስጥልኝ።
ብቻን ጠን
እባክዎ ምን ልርዳው?
ያጉዝልናል እና ሮሶ ነው እና እናንተ ጋር ለመጣ ነበረ
ምን አሉኝ? እባክዎትን ድምጾት ይቆራረጣል።
ለመጣ ነበረ እናንተ ጋር ወዴት?
ወደ እናንተ ጋር ይሄ ተድላ አምቡላንስ ነው።
እ?
ይሄ ተድላ አምቡላንስ ነው። የአምቡላንስ አገልግሎት ነው።
እሺ